አሎ hello አቤት ሰላም ነው ሰላም አለን። እ ጥያቄ ካልገባኝም withdraw አድርጋ ነው።
አዎ ወጪ አድርጌ
እሺ፣ ግን ሶስት ሺ አንድ መቶ ብር በዚህ ስልክ ቁጥር ወጪ የተደረገ የለም።
እኮ ሁለት ጊዜ ነው ያደረኩት ማለት ነው። አንዴ እ አምስት መቶ ብር አንዴ አንድ ሺህ ብር አንዴ ደግሞ አንድ ሺህ ስድስት መቶ ብር
እሺ፣ አንድ ይጠብቀኝ።
okay
አንድ ሺ ስድስት መቶ ብሩ እ ገብቶልሃል ወደ ቴሌ ብር account ዜሮ ዘጠኝ አስራ አንድ ሀምሳ አንድ ሰባ አራት ሀያ አምስት okay
ወደዚህ ስልክ ቁጥር ገብቷል። ሌላ አምስት መቶ ነው አይደል ያልከኝ? አምስት መቶ አምስት ብሩ መቶ ነው ወደ አንድ ሺህ።
ቴሌ ብር ወደ ቴሌ ብር account ገብቷል።
እሺ
አንድ ሺህ ብሩም እንደዚህ ሶስቱም እኔ ጋር የሚያሳየኝ እንደገባ ነው።
ወደ ሲቢኢ ብር ነው የላኩት
ምኑን
ወጪ ያደረኩት ወደ ሲቢኢ ብር ነው።
ወደ ሲቢኢ አይደለም ወደ ቴሌብር account ክ ነው ወ- ወጪ አረከው። እዚህ ጋር የሚያሳየኝ እኔ ወደ ቴሌብር account ወጪ እንዳደረግክ ነው።
ኦኬ እሺ
እሺ፣ ቼክ አድርገው እዛ ላይ